lallai ሄሎ እሺ ከ agent ነበር ምደውልልሽ እሺ ማን ልበል? ይቅርታ ሜላት ጭሮ ሜላት ጭሮ ምን ነበር?
እ password እንድቀይርልኝ ነበር አሰበ ተፈሪ።
አዎ እሺ ምን ምንድን ነው? GR ነው
password እንድቀይርልኝ እኮ ነበር የ GR ነው አይደለ?
አዎ እሺ የማንን ነው የሚቀየርልህ?
ሜላት የሚለውን ሜላት ሜላት የሚለውን ሜላት ጭሮ ላይ ሜላት
ሜላት ለምን በትክክል ንገረኝ። አይገኝም በትክክል ካልነገርከኝ።
እሺ ሜላት
አሰበ ተፈሪ ነው አይደለ?
አዎ shop ኡ የት ነው?
ሜላት ሜላት አዎ ስለዚህ የሜላት ነው የሚቀየረው።
የሜላትን ነው የምቀይረው እሺ እሺ